hello ጤና ይስጥልኝ ፒስ ቤት ራሄል ነኝ። ባኩም ልርዳው
ትኬት አለ ወጥቶብኝ ቦነስ አለ።
እሺ አንዴ ንገረኝ እና check ላድርግልክ። ቀሸን ኮዱን ንገረኝ።
አስራ ሶስት እሺ አንዴ እሺ አስራ ሶስት ሰባ አንድ
አስራ ሶስት ሰባ አንድ
ዘጠና ሁለት
እሺ
ዜሮ ሶስት ዜሮ ሶስት ይሄ loss ነው፣ ተመላሽ የለውም። odd ኡ ትንሽ ነው። አንድ ጨዋታ ነው በእርግጥ loss የሆነው ግን odd ኡ ትንሽ ስለሆነ ተመላሽ የለውም።
ተመጣጭ ሆነ ገለው እ አዎ አዎ ተመላሽ የሚኖረው የትኬቱ total odd አለ አይደለ? የትኬቱ total odd loss ላደረገው match odd ሲካፈል ከሀያ በላይ መምጣት አለበት። ምን አልከኝ? እሺ እሺ። ሌላ check ማድረግለት ትኬት አለ? እሺ። ስለደወልክ እናመሰግናለን። መልካም ቀን።